Hello Hello hello አቤት ሰላም ነው እስጢፋኖስ?
ሰላም ነው እንዴ?
አለሁ ረዴት ነኝ።
እ?
Hello ረዴት ነኝ ከ Best Bet እሺ እሺ ረዴት ሰላም ነው እንትን አለሁ ደህና ነኝ።
አለሁ።
እ፣ ስታስገባ ማለት ነው user ኡ ላይ ይሄ ሀረሪ የሚለው አለ አይደለ?
አዎ እሱን ካፒታል አድርገው እሺ፣ H ን capital አድርገህ ሞክራት።
በሁለቱም ሞከርኩት እኮ በ capital ም በ small መጀመሪያ እንደውም በካፒታል ነበር ስሞክሮ የነበረው እ፣
ምናልባት አንዳንዴ እንደዚህ ይሆናል እና በሌላ ምስል ምናምን ሞክሬዋለሁ የሚዘገይበት እንትኑ ላይ አጋጣሚ ይሰራልሃል አይደለ? ኮምፒውተሩ ላይ ይሰራልሃል።
አ- ኮምፒውተር ላይ አልሞከርኩትም። አ- ኮምፒውተር አካባቢ ላይ ስለሌለው ነው አሁን ኦ።
ወይ ወደ ሸንኮር አንድ ወደሚለው branch አምስት ሺህ ብር ብቻ ዝም ብለሽ ታስተላልፊልኛል።
እ ሸንኮር ወደሚለው shop
እ፣ እሺ ቆይ እስኪ ለምንድን ነው እየገባ ያለው ነው? እየገባ ነው። አሁን እኔ አልኳ- login አደረኩበት ግን ይሰራል።
እኮ እኔ ጋ ግን እየሰራ የለም ስልክ ላይ ሽ- አምስት ሺህ ብር ወደ ሸንኮር ወደሚለው account እንድትልክልኝ ነበር shop ማለት ነው። ወደ ሸንኮር shop ከላዩ ላይ
ሸንኮር ወደሚለው አ ሸንኮር አንድ ማለት ነው።
ሸንኮር አንድን ማለት አንድ ነው ያለው ሸንኮር ሀረር ቢር አዎ።
የሚል አለ ሞቢል ሀረር የሚል አለ አይ ሸንኮር የሚላ ሸንኮር ወደሚለው አ
አንድ ሺህ ብር አምስት ሺህ አምስት ሺህ አ በቃ እሺ ቆይ አንድ ይጠብቀኝ እሺ።
እ፣ ወደ ካሸሯ ነው ወይስ ወደ ወደ ካሸሯ ነው ወይስ ወደ እንትን እ cashier ኡ ሸንኮር አንድ ነው ወደ cashier ኡ ነው ወደ cashier ኡ ማለት ነው።
እንዲቆርጥበት ወደ shop ኡ ማለት ነው።
ሳይሆን- አዎ ወደ shop ኡ ወደሚቆርጥበት ሳይሆን ወደ cashier ኡ ወደሚቆርጥበት አዎ ወደሚቆርጥበት እሺ፣ ስንት ብር ነው ያልከኝ አምስት ሺህ
እሺ አስር ሺህ ሰማንያ አራት ብር ነበረው አዎ
ያው ልኬለታለሁ እሺ እሺ በቃ thank you እስከ እሺ በኋላ ልየውና ካልሆነ እሺ ካልሆነ ትነግረናለሽ እሺ እሺ እሺ አመሰግናለሁ እሺ